የአበቦች መዓዛ ሽታው ጠረን ልረሳው አልቻልኩም ጣፋጭ ፍቅሬ አልችላለ ልቤ ቢሟገትም ቆሞ በጥርስ ፈገግታ በትርታ ታሞ ልቤ ምርኮኛ አርገ ወስደ ከሸሸከው በጠበሏ ትርሳኝ እኔ ካልፈለከው አሃ የኔ ፍቅሬ አሃ የኔ ገለጣ አሃ የኔ መውደድ አሃ አትበል ችላ ተው አትበለኝ ችላ ተው አትበለኝ ችላ አሃ የኔ መውደድ አሃ የኔ ገላጤ አሃ የኔ ፍቅሬ አሃ የኔ ገላ ተው አትበለኝ ችላ ተው አትበለኝ ችላ
የሚናፍቀኝ ስለው የሚታይ ስዋይ በኑሮዬ ላይ የማምነው ለነፍስ ሕይወት የፍቅር ነው
የሚናፍቀኝ ስለው የሚታይ ስዋይ በኑሮዬ ላይ የማምነው ለነፍስ ሕይወት የፍቅር ነው አንተ ባድለኝ እንደ ባይልልኝ ሲጨንቀኝ አምሽቶ ሲጨንቀኝ ነጋልኝ በአካል ያለዘበት እንደ ወኔው ገላ ወረተኛው አይኔም ይኸው ላንተ አደላኔ ወይ ታሽታ ትቃም እንደ መስኖ ሸት ቀጣይ በመቅጫው ባምሮት እንድሞት አሃ የኔ ፍቅር አሃ የኔ ገላ አሃ የኔ መውደድ አሃ ናትበል ችላ ተው አትበለኝ ችላ ተው አትበለኝ ችላ አሃ የኔ ገላኔ አሃ የኔ መውደዴ አሃ ናትበል ችላ አሃ ናትበል ችላ ተው አትበለኝ ችላ ነው አትበለኝ ችላ
የሚናፍቀኝ ስለው የሚታይ ስዋይ በኑሮዬ ላይ የማምነው ለነፍስ ሕይወት የፍቅር ነው
የሚናፍቀኝ ስለው የሚታይ ስዋይ በኑሮዬ ላይ የማምነው ለነፍስ ሕይወት የፍቅር ነው ሚስትሪማ የሆነው ሚስትር የሆነ አቤት ስንቱ ነገር በሆድ የታፈነ ከእግር እስከ ራስህ አይቼ ብወድ ተመኘሁህ እንጂ ጎኔ ማለመደ የሆዴን ገልጬ ደፍሬ እንዳልነግር ይሉኝ አንደበቴን ያስረዋል ስቀርብ አሃ የኔ ፍቅር